ሄሎ ጤና ይስጥልኝ።
ሰላም ናት።
ሰላም
ሰዓት ላይ የምትገባ አንድ ዶክተር ነበረችኝ ውጤት የምጠብቅና ካርድ active ታደርግልኛለች?
ምን አልከኝ?
ውጤት ካርድ active ታደርግልኛለች ለውጤት ሰዓት ላይ?
ም፣ ስልክ ልስጥ የ- ኢንስክሽን እና እነሱ ናቸው active የሚያደርጉት።
okay እሺ።
ዜሮ text ዘጠኝ አድርግ። እሺ ስልክ ልስጥ እሺ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
እሺ እንትማ ትገባለች አይደል? የመገጣጠሚያ ምናምን ዛሬ
ዛሬ ያው ቆይ እስኪ አንድ ጊዜ ሌለ እሺ። ዶክተር ህይወት ትገባለች። አዎ ዶክተር እሺ፣ ህይወት እናት።
ትጠይቃለች። እሺ እሺ እናት ያመሰግናል።
እሺ